lekker, lekker, lekker. Tiene que caer, guapo. እንዳት ወርቅ ፍቅሩ ተው ሰው ይወድቃል። ተው ተው ተው። ይሄ ነው። እንዴት አደርክ?
ሰላም አደርሽ?
አለሁ። እንዴት ነህ?
እግዚአብሔር ይመስገን ሰላም።
እኔ ምልክ ያሬድ ምን ያምጣልክ?
ሁለት ሌትር ውይ ሁለት ሌትር እንኳ ይቅርበት። ያቺ መኪና ምንም አትችልም።
ኧረ ተው ተው። ማርያምን ኧረ በቃ ግማሽ ወይ ይቻላል።
ግማሽ ወይ ወይ ግማሽ ካለ ወይ ለለቡ ያምጣልን እንዴ ባዶ ነው እኮ ለአንተ ኧረ- ካልክ ብዬ ነው ኧረ አንተ የለንም ጋር እኛ ራሱ ማርያምን ማርያምን በቃ እሺ በቃ ግማ- ሁለት ሌትር ማን ነው የጫናውን?
ሁለት ሊትር ማን አንተ ና መሄዳው እኮ ሌሎቹ ይጫኑ ይጭናሉ አሉ አይደለ ማን ነው አንተ ጋር የመጣው አሁን
ማንም አልመጣም።
ስለዚህ እነዛ ያኛው ሁለተኛው መኪና አዲሱ መጥቶ ነበር ትናንት አራግፏል አ?
አዎ አረ ና ሁሉም ላራግፈን።
አራግፏል። እህት። ሁሉም ሁለት አራግፏል።
ስለዚህ እነሱ እዛ ስለሚገቡ እነሱ እንትን ይላሉ አለ ይጭኗል እነሱ ሁለት ሊትር ይጫኑ ሁለቱ
ሁለቱም ይጫኑ። አይ አሁን ሁለት ሌትር ጨረስኩ። ለሁለቱም መኪና አከፋፍለን ለአራት መኪና።
በቃ እነሱ እንዲጭኑና ይተላለፍ ልክ እሺ እሺ እሺ።
እሺ